ሄሎ ሰላም ጤና ይስጥልን። ቴሌ
ቴሌ ነው። ብር እየተበላሁ ነው። ካርድ ሲያገኝ ማለት ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል።
እና እኔ ያገባሁት ባላንስ በቃ የተወሰድኩ ነው። አስተካክል
እሺ፣ ስልክዎትን አንዴ
ስልኩ
ሰማንያ ስምንት
ዜሮ ስድስት እሺ
ዜሮ ስምንት
እሺ፣
ዜሮ አምስት መስመር ላይ ይጠብቁ አንድ እሺ
ተቋርጦልታል
እ ተቋርጦልታል
አስተካካይ
ተቋርጦልታል
ይቅርታ ይሰማኝ
ተቋርጦልታል አይቆርጥቦትም
አልሰማሽም እኮ
አቋርጬልዎታለሁ እሺ በቃ በጣም ነው የማመሰግነው ምንም አይደል